ሄሎ ጤና ይስጥልኝ ጤና ይስጥልኝ አብሮ ይስጥልኝ
ዶንኪ ዩቲዩብ ነው አዎ ዶንኪ ዩቲዩብ ነው የምንረዳውት
መመዝገብ ፈልገን ነበር
ምን ላይ
ኡጌሻ ላይ
ስንት አመት ነው
አስራ ስምንት
አሁን ላይ የለንም ለልጆች የሚሆን ትምህርት የለንም
እሺ ለአስራ ማነው ለሀያ አንድ
አሁን ላይ የኦንላይን ትምህርት ነው ያለው ብዙ class ተምረዋል ብዙ class ተምረዋል
እሺ በቃ እናመሰግናለን እሺ እኔም አመሰግናለሁ እሺ